కలిగావు አሁን የገቡት ሳሚ አሁን ነው የገባው። ሄሎ ሄሎ ወርቃ Coffee
አዎ ከ beU Delivery ነበር የምደውለው።
እሱማ order check እንድታደርጊልኝ ፈልጌ ነበር።
እሱ በ order number 897201 ጥብስ ፍርፍር አንድ አዘዛችሁ።
ጥብስ ፍርፍር እም ታዛችኋል ወይስ አልታዘዛችሁም?
አይ አልታዘዘም አልታዘዛችሁ?
አዎ ይቅርታ አንቺ ነሽ order የምትቀበዩማ አ- አይ እኔ አይደለሁም ግን አልታዘዛችሁ።
አዎ አይ አልታዘዘም እዚህ አልተደወለም ጥብስ ፍርፍር አልታዘዘም እሺ አይ አይ እኔ እያዘዝኩ አይደለም check ለማድረግ